ሄሎ
ሰላም ሄሎ።
ጤና ይስጥልኝ። ቴሌቪዥን ሄሎ ቴሌዊን ትኬት ምናምን የሚል ነገር አንብቤ ነው።
አዎ ቴሌቪዥን ጌም ነው። ጌሞችን ሲጫወቱ ሽልማቶች አሉ።
እሺ ምን አይነት ጌም ነው?
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ።
እሺ እሺ፣ ከዛ አንድ አንድ ቁጥር ላይ ለመመዝገብ እሺ፣ ከዛ ሶስት ቁጥር ለመጫወት ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ።
እሺ መርጠው መጫወት ጥያቄና መልስ በ coin ነው የሚጠቀሙት።
እሺ እሺ።
ትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ ይጠቀሙበታል።
ትኬቱ እንዴት ነው በድረገጹ ገብተው የሚገኘው?
መጠቀም ይችላሉ።
ትኬቱ እንዴት ነው የሚገኘው?
እ፣ ጥ- ጥያቄና መልሱን በተከታታይ ሲመልሱ ትኬት ይሽ- ይሸልሙታል። በትኬት ደግሞ የሚያሸልም ጨዋታ ይጫወታሉ። subscribe ሲያደርጉ በየቀኑ ሁለት ሁለት ትኬት ይሰጡታል።
እሺ እሺ፣ እናመሰግናለን።